ቤት ነው።
የሆነ withdrawal confirm እንድታደርግልኝ ነበር።
እሺ ስልክህን ንገረኝ።
በዚህ ስልክ ነው ዜሮ ዘጠኝ አስር እሺ ዘጠና ስምንት እሺ ሀምሳ ሰባት እሺ ሰላሳ
ስንት ብር ነው? ስንት ብር ነው?
አስራ ስድስት ሁለቴና አንድ አምስት
እሺ process ላይ ነው ይገባላል። እሺ አይ።
እሺ መልካም እሺ